ለጤና ክሊኒክ ቤተሰቤ እስራኤል ነኝ እባክዎ ምን ልርዳዎ?
ሁለት ሺህ ብር ላወጣ ስል ያዘብኝ እሱን አንዴ እሺ አንዴ የቤት ቤት ቁጥርህን ንገረኝና check አደርግልሃለሁ።
ይሄ ራሱ ቁጥር ነው አሁን የደወልኩበት።
የደወልክበት እሺ እም።
ዘጠኝ አስራ አምስት ሰላሳ ሁለት አስራ አምስት ሀምሳ አምስት አዎ መጨረሻው ሀምሳ አምስት አ
ዛሬ ነው።
አ ሌሊት ላይ እሺ አንዴ መስመር ላይ ጠብቀኝ እሺ።
እሺ
ወደ ቴሌ ብር ነው አይደለ?
አ አ እሺ አሁን check ማድረግ ትችላለህ። እሺ ገብቶልሃል።
እሺ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን